ሄሎ
ሄሎ፣ ጤና ይስጥልን። ቤስት ቤት ሌባ ቤት ነው ወይስ ቤት ነው?
ቤስት ቤት
ለምን ብር ለምን ብር አትሰጡም?
ምን አልከኝ? ወንድሜ ከዚህ ካርድ ደግሞ ያልቃል። እናንተ ጨዋታ ምንድን ነው?
ምን ነበር ወንድሜ?
ወሬ ምትምረው ማለት ነው። ልጅ አምሰጠው ቀኑ አይጠኝ ስትጀምር እ ስትጀምር አይጠኝ
ሴፕቴምበር ሀያ ዘጠኝ አዎ ውስጥ ነው አሪፍ ውስጥ ነው?
አዎ በቻፓ ነው።
የእናቴን ብር ከህዝብ መሞላ መጀመሪያ ሁሉም ነው እንደወሰች
እሺ፣ በቻፓ ነው በሳንቲም ነው ወንድሜ?
በሳንቲም ነው ሌባ የእርት ሳንቲም ታውቃለህ? ችግር የለም ተይ።
አዎ፣ ለእኛም ሲስተሙ አስቸግሮ ነው ብለን ደግሞ ሆነ ሌባ ነው ወላሂ ብሩ ሳልተለቀቀም አ- እኮ ገባኝ ወንድሜ። ሰሞኑን ሲስተም ትንሽ ስላስቸገረ ነው። እሺ፣ መግባቱ አይቀርም።
ብቻለ ሰሞኑ ሌላ ደግሞ ይገባል። አይ የእናንተ ዘር ደግሞ ይገባል። የእኛ ብቻ ነው።
አይ አይደለም፣ እንደዛ ለማለት አይ አይደለም።
አይደለም፣ እንደዛ ጨርስ አንቺ ሰራተኛ አይደለም።
ልክ ነው ወንድሜ።
ምን ምን አንቺ ስራ አንቺ ስራ ምንድን ነው? ሁሉ ሳፖርት ጊዜ ሲስተማሽን ስላለ እዛ አንቺ ኦልሬዲ የአንቺ ቤት ሄድ ስራቸው ተረድተዋለሁ እኮ ወንድሜ፣ ግን እኛንም ተረዳ አይደለም እኛን ስላስቸገረ ነው።
ሲስተም ሲስተም ሲስተም ለምን አስተካክሉ ሚስተር ሲስተም ሲስተም ስላለ እንደ እሺ ወንድሜ ለሳንቲም ይፈልጋል።
ትደውልላቸዋለህ? ስልካቸውን ልስጥህ?
አይደለም እናንተ ነው የምደውለው ወይም ደግሞ የአንቺ ቤት ላይ ስትጻፉ ኮምፒውተር ጋር ከቃለ ወላሂ ብዙ ጊዜ ይዘንተን
ሄሎ ሄሎ ሄሎ ሄሎ